hello ሰላም ጤና
ሰላም ነው።
ሰላም እንዴት ነህ አባ?
አለን ኤፍሬም ነኝ ከአርባ ምንጭ።
እሺ ኤፍሬም
አይ ትላንት አውርቼ ነበርና ስለ virtual እሺ
ትንሽ እኛ ጋር ሰሞኑን በጣም የተበላን ነው።
ኤፍሬም የት ነበር አልከኝ? ይቅርታ አርባ ምንጭ ጌታ ሽታ አርባ ምንጭ አ
እሺ
እና አውርታቸው በርቹዋል ነበር እ አውርታቸው ነበር አዎ
እሺ እና check እንዲያደርጉልን ነበር። ሰሞኑን ሙሉ shop ላይ እንዳለ በጣም የተበላን ነው እና አንዱ shop ደግሞ over የተበላ ነው።
እሺ የትኛው shop ነው over የሆነው ይሄ ሼሌ ሜላ ማዞሪያ እንላለን።
እ ኤፍሬም ሼሌ ሜላ ማዞሪያ
ሼሌ ሜላ
ሼሌ ሜላ ማዞሪያ ጌታ ሽታ
እሺ እሺ ቆይ አንዴ አንድ ደቂቃ ጠብቀኝ እሺ
እ ብሩኬ ኤፍ- ኤፍሬም አርባ ነው። እና እዛ በጣም እሱ ደግሞ over ይሆናል። አዎ ትናንት ደውዬ check እናደርጋለን ብላችሁ ነበር። የወሩን እንየውና ደውለን እንበል። hello
ወይ ኤፍሬም አንዴ sales ኡን እንየውና መልሰን አዎ።
እንደደውልልህ።
እሺ ሼሌ ሜላ ማዞሪያ አርዶ ሬዲዮ username ኡ ኤፍሬም አስራ ሶስት ነው።
ኤፍሬም አስራ ሶስት እሺ፣ አይ check እናደርጋለን። እሺ እሺ እሺ አባቴ
እሺ